ጤና ይስጥልኝ።
hello አቤት
ደህና ነዎት?
ና
እና ማስታወቂያችሁን አይቼ ነበር ደግሞ ምን ላይ ነው ያየሁት ማስታወቂያው?
ማስታወቂያው እንትን አፋን ኦሮሞ እችላለሁ
ምን አሉኝ?
አፋን ኦሮሞ እችላለሁ። በቀደም አንቺን ነው መሰለኝ ያናገርኩሽ እና ስልክ ዘግቶብኝ ነው። እኔ ደግሞ ማስታወቂያውን ያዩበት ቪዲዮ ላይ link አለ። በ link ኡ ይመዝገቡ።
እንትን ነው ይሄ ስልኬ old ነች እና link ኡ አልከፈትልኛለች Chrome update ስላልሆነልኝ ነው።
ያው የስራ ዝርዝሩ እዛ ላይ ስላለ ብዬ ነው።
እና እንድትሞይት የስራ ዝርዝሩ ያለው ሙሉ ቪዲዮውን እዩትና መስፈርቱን እዛው አይቼዋለሁ። ቪዲዮውን ቪዲዮውን አይቼዋለሁ እና ስልኬ በ- እንትኑን ስላልከፈተልኝ ነው link ኡንም አስ- ስላልከፈተልኝ ነው አይከፈትልኝም። እ?
እሺ ጠብቁኝ አንዴ መስመር ነው